ሄሎ ሰላም ጤና ይስጥልን።
አውሪ ይችላል።
ብሩክ ሙሉጌታ አዎ ከዊፕላስ ድረስ ደወል አፕሊኬሽን ላይ ተመዝግበው እ፣ ከምን ፕላስ ቢ ፕላስ አ ዊፕላስ አ
ተዘገቡት ወይንስ በተጠቃሚነት
ማለት የተመዘገበው በተጠቃሚ በተጠቃሚነት ነው? ኦኬ እርስዎ አዎ።
የተመዘገቡት ግን ዊፕላስ ሶሉሽን ፕሮቫይደር ኦኬ ፕሮቫይደር
አ አ፣ እሺ ተዘገቡ
እሺ
ያለሽ እሺ።
አገልግሎት